ቤት ስልክ የሚመስል ሄሎ ሄሎ ሄሎ፣ አቤት ጤና ይስጥልኝ።
እግዚአብሔር ይመስገን ማልበስ ከ We Plus ነበር የደወልኩት።
ከማ We Plus Solution
የ Plus Solution እሺ አ፣ እና ባለፈው app ላይ ተመዝግባችሁ ነበረ።
ምን ላይ app ላይ We Plus Solution app
Okay እሺ አ፣ እና አሁን የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ነገሮችን ልጠይቅሽ ነበር።
እሺ
እሺ፣ የድርጅቱ ባለፈው ስም ያልኩት ነበር?
We Plus Solution ምናምን እህ፣ We Plus Solution እንትን ይሄ እንዴት ነው ስራችንን ሰው እንደማንኛውም ገብቶ እንዲያገኘው ምናምን አይ አይቀርጹም
ሄሎ፣ ወይ እየሰማችሁ እንቀ- እንቀርጻለን እንቀርጻለን።
ትቀርጻላችሁ ያ ለዛ ነው ሄሎ ያልሽው እንቀርጻለን ቅረጹን አስተዋውቁን እሺ እኮ ብላለች boss።
አዎ፣ እ።
እሺ እ፣ ለዛ አንዳንድ system ላይ የሚሞሉ ነገሮችን ልጠይቅሽ ነበር።
ግን app ኡን ግን አጥፍቼዋለሁ ከሄዳችሁ በኋላ እስቴት ይዞብኝ ነበር ታስታውሻለሽ እንዴ እንደውም ምነው?
እየደለች እ?
እየደለች ነበረ ግን ድጋሚ እንትን ማለት እንችላለን እናስተካክለዋለን Okay አዎ ትችላላችሁ ማውረድ በኢሜሉን እና password ኡ የምታስታውሱ ከሆነ ድጋሚ አውርዳችሁ መጠቀም ትችላላችሁ።
እሺ እሺ እና የድርጅታችሁ ስም ምን ነበር?
የድርጅታችን ስም እ።
Happy ያ ምስል ሀፒ እ? ሀፒ ሀ- አ- Happy Design አዎ
Happy Design አድራሻ
Century
እሺ ሞል ቅዱሽላ እሺ Century Mall ሙሉ ስምሽን ትነግሪኛለሽ?
የኔን ነው የ boss ን አዎ፣ አዎ። ችግር የለውም የ boss ንም ንገሪኝ።
እሺ ምስራቅ
ምስራቅ ማን አባይ